ብሩኬ ወይ እሺ እንትን download እያደረገልን ነው። ሲጨርስ ኤክስትራ ዳውንሎድ እያደረገልኝ ነበር፣ ግን አሁን እያደረገልኝ ነው። አዎ አዎ እኮ ሲጨርስ extract አድርገው ጀምሮላል። ሲጨርስ ሲጨርስ ኤክስትራክት አድርገው
ስታርት ላድርገው።
አዎ extract እሺ፣ ሁለት ነጥብ ሁለት ነጥብ ሁለት አካባቢ ነው። አ?
አዎ እንደዛ ሁለት ብሩክ ሁለት- ሁለት ነጥብ ሁለት አካባቢ ነው ወይ ያለ? አዎ እንደዛ ነው።
okay፣ እሺ።
እሺ እሺ